Hello እስኪ hello hello አይሰማም።
Hello ሰላም ነው።
ሰላም ነው።
እ መረጃ ለማግኘት ነበረ እሺ፣ ምን አይነት የጉዞ መረጃ ፈልገው ነው?
እ ወደ ካናዳ ለመሄድ ነበር እሺ፣ በምን ቪዛ?
እ በትምህርት ቪዛ።
በትምህርት አዎ እሺ፣ accept ተደርጓል። እዛ acceptance letter አግኝተዋል።
አዎ
ይሄ እንደዛ ከሆነ GCKey account ያስፈልጋል። የቪዛ form የሚሞላበት እሺ እሱን ይሞላሉ ማለት ነው። GCKey account ብሎ ይከፍቱና እሺ GCKey account ብሎ search ሲያደርጉ እም ካናዳ dot ይመጣል።
እሺ እዛ ላይ sign in ያደርጋሉ። ስሞትን ያስገብቶ እ password ም አለው እሺ እ